Hello
Hello ትልቁ ሰላም ጤና ይስጥልን።
የሆነ ጥያቄ ለመጠየቅ ያልገባኝን ነገር ለመጠየቅ ፈልጌ ነው።
እሺ እሺ ይቻላል።
ይቻላል?
አዎ የቴሌ እንትን game ኦችን ይጫወታለሁ እም
በዚህ ስልክና በሌላም ይጫወታለሁ። ስድስት ሰላሳ ስድስት ይመለከታቸዋል እንዴ? ስለዛ
ማለት አይ የቴሌቪዥን ደ- አዎ ቴሌቪዥን መረጃ የሚሰጠው በዚህ